ጤና ይስጥልኝ አሎ።
ከቢጂ ነበር የምንደውለው።
እሺ
አዲስ አብነት ስፖርት ስለ ስቤት ጠይቀውት ነበረ።
ምን ምን ፈልገሽ ነው? ምን የደንበኛችንን ስም ይነግሩኛል?
ቆይ የማናጀር ስም ሮዛ ፍቅሬ።
ሮዛ ፍቅሬ
አዎ፣ ስልክ ቁጥር ይነግሩኛል?
ስልክ ቁጥር ትንሽ አንዴ። ስልክ ቁጥር ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ ሰማንያ አምስት
አርባ ሁለት ዜሮ ስድስት አስር አርባ ሁለት ዜሮ ስድስት አስር ቦታ የት አካባቢ ነው?
አብነት አብነት አዳም
አብነት አደባባይ ብቻ ልበላ ያ ቁጥር
ያው ቴክኒሻኖቹ ሙሉ መስመሩን ስለሚያውቁ እሺ።
አብነት አደባባይ ጋር ወይ ደግሞ ቀበሌ ሰባት አጠገብ አይ፣ ቀበሌ ሰባት መዝናኛ አጠገብ
እሺ ይህን ለምን ጠይቅ ነበር። እናመሰግናለን። መልካም ቀን።